ሰላም ነው እንዴት ነሽ? እሺ ዋጋው አራት ሺህ ዋጋው አራት ሺህ ሶስት መቶ ብር ሰላም ጤና ይስጥልኝ።
ነው አይ fix ነው ዋጋ ቅናሽ ምናምን hello ነው price ኣችን እና ያው hello ሰላም ጤና ይስጥልኝ። ከአዲስ አበባ ፊትስ ነበር ምደውልሽ። ሽቶ አዘሽ ነበር። hello ነበረ
እ? hello
ወይ አይሰሙ
አሁን ይሰማኛል። ሽቶዎች አዘሽ ነበር አዲስ አበባ ፊትስ ላይ።
ያው ግን እኔ ያለሁት ክፍለ ሀገር ነው። በምን delivery በምን ያላችሁ ምንም ችግር የለውም። በፖስታ ቤት ይላካል፣ መላክ ይቻላል።
ቆይ